ረጅም ማማ ላይ ጥንቅሽ የበላ ሰው ከጎድጓዳ ስፍራ ጠይም የሳመሰው እንኳን ሽማግሌ ዳኛ የማይመልሰው እንኳን ሽማግሌ ዳኛ የማይመልሰው ደይጥናው ደይጥናው ከእንግዲህ ታገት የሆዷን ጠይቆ ማንባሰናበት ደይጥናው ደይጥናው ከእንግዲህ ታገት የሆዷን ጠይቆ ማንባሰናበት አጋሙን ገራሮን ጎዝጉዘው ቤተኛው ምች ይጎረብታል የልብን ካገኘው ቁጣዋ ባል ነበር ያመነጫ ነጫ የውሃ ዳር ሎሚ ነው የሚመስለው ጉንጯ ደይጽናው ደይጽናው ከእንግዲህ ታክት የሆዷን ጠይቆ ማንባሰናበት ደይጥናው ደይጥናው ከእንግዲህ ታክት የሆዷን ጠይቆ ማንባሰናበት ማማዬ ማማዬ ነረኔ ማማዬ ማማዬ ማማዬ ሸጋሊ ማማዬ ማማዬ ማማዬ ነረኔ ማማዬ ማማዬ ማማዬ ቆንጆሊ ማማዬ አይደኮለ ሽጠሎጋ የወለዱ እንዴኮ መልካም ጸባይ ያላት የወለዱ እንዴኮ እውቀት የምትሻ የወለዱ እንዴኮ ታመጣለች አማች ብረት መዝጊያ ሚሆን ማማዬ ማማዬ ነረኔ ማማዬ ማማዬ ማማዬ ሸቃሊ ማማዬ መልኬ ብቻ በቃኝ የሆነች እንዴኮ ጥሩ ኑሮ በጥባጭ የሆነች እንዴኮ መልኬ ብቻ በቃኝ የሆነች እንዴኮ ጥሩ ኑሮ በጥባጭ ሆነች እንዴኮ እንኳንስ ለባሏ ለእናቷ ማትኮ እንኳንስ ለባሏ ለእናቷ ማትኮ ማማዬ ማማዬ ነረኔ ማማዬ ማማዬ ማማዬ ነረኔ ማማዬ ካገቡ እንኳን አይቀር ሸጋ መልካም ቆንጆ መጠው ያገባሉ ካፈቀሩ ማይቀር እውቀት የምትሻ መርጠው ያፈቅራሉ። ከወደዱ ማይቀር መልካም ጸባይ ያላት መርጠው ያገባሉ። ገንዘብ አላት ብሎ መልከ ጥፉ ማግባት ገንዘቡም ያልቅና ሁለተኛው ጥፋት ገንዘቡም ያልቅና ሁለተኛው ጥፋት መች ይቀርላታል ካልተጠነቀቀች ካልተጠነቀቀች መች ይቀርላታል ካልተጠነቀቀች መች ይቀርላታል አንድ ቀን ቀልጣፎች ባሏን ይነጥቋታል አንድ ቀን ቀልጣፎች ባሏን ይነጥቋታል በቴስታ በዱላ የሚማታ ከሆን በሆነ ባልሆነው የሚቀና ከሆን የት ገባሽ የት ወጣሽ የሚያበዛ ከሆን እንኳን ብረት መዝጊያ የጭራሮ ማይሆን አይነ ኮሎሽ ሽንጠሎጋ የወለዱ እንደሆን መልካም ጸባይ ያላት የወለዱ እንደሆን እውቀት የምትሻ የወለዱ እንደሆን ታመጣለች አማች ብረት መዝጊያ ሚሆን ታመጣለች አማች ብረት መዝጊያ ሚሆን ማማዬ